ነው።
hello ሰላም ነው አባ እስከ ሶስት ቀኑ እንትና ድሮ አረግቼ እስካሁን አልገባም። ሶስት ቀን እሺ፣ ወዴት ነበረ withdraw ያረከው?
በቴሌ ብር ሊያስገባ ነበረ ሰባት መቶ ብር።
okay፣ እሺ። በዚህ ቁጥር ነው ሌላ- ቤት ያው ይሄ ቁጥር ነው። ትናንትና ደግሞ ነገ ይላል። ሶ- ሶስት ቀኑ ነገ ነገ ሲል ዛሬውን እንዳያልፍ ማለት ነው።
እሺ፣ check ላድርግላ፣ አንዴ ጠብቀኝ።
እሺ እሺ፣ ስንት ብር ነበር?
ሰባት መቶ ብር እሺ፣ እሺ። hello hello፣ አቤት አብ ተመላሽ ሆኗል። እሺ፣ ወደ ቤስት ቤት account
የስቴት account ይዘጋል።
አዎ፣ አዎ፣ ተመልሷል ወደ ቤስት ቤት።
እሺ ለ- check ላድርገው።
አድርገው አድርገው።
እሺ thank you።
እሺ፣ መልካም